አሎ አሎ
Akkam jirtu?
ጅርቱ ሰማንያ አንድ ዜሮ ሁለት Maqaa keessanii አከምሬ jabaa galata rabbii እ እንዴት ነው?
እንደዛው ኦኬ እንትኑ ማይኩ ሰራለሽ?
እ፣ አዎ ሰራልኝ።
እሺ
እ፣ በእንትን ነው እየደወልኩልህ ያለሁት።
በዋይፋይ አዎ
በእኛ መስመር አይደለም።
የእናንተ መስመር ላይ አይሰራም።
ተይ እንጂ።
አዎ እናንተ ነክታችሁታላ።
እሺ ለዛ አይሰራም።
እና አይደል?
አዎ እናንተ የነካችሁት ነገር functional አይደለም።
እሺ እናት እንኳን እናንተ ነካችሁት እና ሰራ።
አ፣ ለማንኛውም እና ቆይ ቆይ ቆይ አልወጣክም እንዴ እስካሁን?
አልወጣሁም አረ በእናትህ ህግ ይግዛክተው እንዴ! አሁን ሶስት ሰዓት ተኩል እኮ ሆኗል።
እ፣ እዛ እንድንሄድ ነው ወይስ እ፣ ለእንትን ነው?
ለምን እንድንሄድ ነው እንጂ ቪ- video conference የሚለውስ አለም ፀሐይን ጠራሻል?
video conference already functional ሆኗል፣ ከፍቷል። አለም ፀሐይ እመጣለሁ ብላለች እስከ ሶስት ሰዓት ብሎኛል። ስለዚህ እ።
እሷ ትምጣ።
በቃ ደውይላት መልሽና እየሄድኩ ነው በይና። አሁን ጨርሰሻል አንቺ?
እኔ ያው ጨርሻለሁ።
በቃ እመጣለሁ።
ቶሎ በላ እቃም ይዘን ስለምንወጣ
እሺ እና ቶሎ
እሺ እሺ